Hello.
Hello.
Hello.
Hello, hello.
አፋስቻለሁ።
hello አይሰማም?
ሰላም ጤና ይስጥልኝ።
አብሮ ይስጥልን
አለን ምን ልርዳዎት?
coin ኡ ወደ ቲኬት መቀየር ፈልገን ነው።
እ፣ coin ወደ ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው
እሺ
እ፣ እሺ በቃ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ እ፣
አስራ አራት
አስ-
እ? hello ቅድም ደውለው ነበረ አዎ ደውዬ ነበርኩ ግን ሰ- ሳላስተካክል ነው እንትን ይጠብቁ እየተቀየረ ነው።
እሺ ወይ system ኡን ብትነግሩም እኔ እቀይራለሁ።
አይ እሱ ጋር ስለሆነ ስላልሆነ እዚህ ነው የሚቀ- እኛ ጋር ነው የሚቀየረው። ለዛ ነው እሺ እሺ እሺ።